ጤና ይስጥልኝ።
አብሮ ያስፈልግ ዶንዴን ታላ ነው።
ከአሪፍ ፔ ነበር ምደውለው ደንበኛችን
ስንት?
ከአሪፍ ፔ ከ POS ማሽን።
እሺ ምን ነበር ማ እሺ POS ማሽናችን እኛ system ላይ እዚህ ስናየው offline እያለን ነው ዝግ ነው እና ቻርጁ ደግሞ ሁለት percent እያለን ነው። አጠገቦት ካሉ ሊያረጋግጡልን ይችላሉ?
አንዴ ልደውልና እንድበል የለሁም ምድለሁም እሺ ወይ ሌላ ማገኝበት ስልክ ይሰጡኛል?
ወይ text ላርግልሽ ወይ ደግሞ ነው የልንገርሽ እሺ እሺ ዘጠና ሶስት ዘጠና አምስት ላይ ደውሉልን ደንበኛችን። እሺ እናመሰግናለን። መልካም ቀን